ጤና ይስጥልኝ አሊባባ።
ሰላም ነው ማለት ይሄ ባጃጅ ይሸጣል አይደለ? ፈልገን ነበር እዛ ጋር እናንተ ጋር ስንሄድ እንትን ነው ዝግ ነው ቤቱ።
እሺ
ኢቦላ ባጃጅ ፈልገነው ነበር።
ምን እኛ ጋር አለ ባጃጅ የኤሌክትሪኩ ሰባት ሰው የሚጭን እ?
ሰባት ሰው የሚጭን አለ የኤሌክትሪኩ
አይ እሱ ሳይሆን ይሄኛው ያኛው normal ኡ ኢቦላ ያኛው normal ኡ አለ በፊቱ ቤንዚን በቤንዚን የሚንቀሳቀስ
እሱኛው የለንም አባት እሱ የለም። ቲቪኤስ አዎ ቲቪኤስ ምን አሉኝ
እ?
ቲቪኤስ እ ቲቪኤስም የለም አባት
የለም እሱ?
የኤሌክትሪኩ ነው ያለን እ?
የኤሌክትሪኩ ነው ያለን አዲስ አበባ ላይ ነው ጅማና ሻሸመኔ ላይ ነው ሻሸመኔ
ሻሸመኔ branch ላይ ነው የሚፈልጉት አ
እሺ ቆየ
እ ይጠብቁኝ እ
ቆይ ቁጥር ልስጡት የሻሸመኔ branch እና ደውለው ይጠይቁት እሺ ስጭኝ እሺ ይጠብቁኝ እንደ ያውጣልኝ እሺ እሺ እሺ